ሄላ ሄሎ ወይማ ተቋረጠ መሰለኝ።
እ እሺ የስራ ቀናችሁ መች መች ነበር?
ከሰኞ እስከ እሑድ ከሰኞ እስከ እሑድ።
ከጠዋት አራት ሰዓት ከምሽቱ ሁለት ሰዓት
እስከ ሁለት ሰዓት። እሺ እ ሎጎ አላቸው?
እ ሎጎ ያው ራሱ እንትኑ ላይ ያለውን አይደል ላክልሽ አዎ በቴሌግራም እሱንና license እ ላይሰንስ እ ላይሰንስ እ ላይሰንስ እኔ ግን ሱቅ አይደለሁም license እንዳልክልሽ አዎ no አይደለም ሲመችሽ እንድትልክልኝ ማለት ነው።
እሺ ልክልሽ እ እና ደግሞ ድርጅታችን እ ማስታወቂያ ከሚሰራ ድርጅት ጋር አብሮ ይሰራልና እና ድርጅታችን እንድታወቅ እ እድል አዘጋጅቷል። እ ትፈልጊያለሽ?
አዎ
እሺ፣ በቃ እ በቴሌግራም ወይም ደግሞ በ normal text እ እጽፍልሻለሁ። ከዛ ትልክልኛለሽ። እሺ፣ አመሰግናለሁ። መልካም ቀን።
እ አዎ